ሰላም በሽት ቤት ሰላም እናት እ እንትን ነበር አንድ ት- እንትን ፖስትፖንድ ሆኖ እሺ በአንድ ደግሞ ወድቀን ነበርና እስከ አሸር ኮዱን ትነግረኛለህ?
እሺ ካሰርኩድ አስራ አራት እሺ ሰላሳ አንድ እሺ ሀያ አራት እሺ ሀያ ስምንት ራሷ ትነግራለች።
እ ቦነስ ሰጥተዋል። እሺ መቶ ሀያ ብር መቶ ሀያ ብር አሁን ተለቋል።
አዎ አዎ።
እሺ እሺ ስለደወልክ እናመሰግናለን። መልካም እሺ አዎ እሺ thank you